ይመስለን ቤት ቤት
እንትን ሶስት ሺ ስምንት መቶ ብር አወርደ እስካሁን አልወረደኝም። እዛው ላይ ሞቀር ሶስት ሺ ስምንት መቶ
ውድሮ አርግታ አልገባለን ነው አዎ አሁን ነው አሁን አይደለም ትላንት ማታ እሺ ስልክ ንገረኝ
ዜሮ ዘጠኝ አስራ አምስት እሺ
ሰማንያ ዘጠኝ አስራ አምስት እሺ
ሀያ ሀያ ዘጠኝ ሀያ ዘጠኝ አዎ
መች ነው ትናንትና ነው እ ትናንትና ነው እኮ አዎ ዛሬ ሶስተኛ ቀኑ ማለት ነው። ከትላንት ወ- ከትላንት ወዲህ በ- ማታ ሶስት ሺ ስምንት መቶ ብር ነው አዎ
voucher ነው ያደረግከው failed ነው እሺ እ failed ነው failed ነው የሚለው እኮ cancel ብሎ እኮ እዛ እንትን ላይ ማለት ነው withdraw request ላይ ሴ- አሁን ሳየው እሺ ማታ ራሱ አይቼ ነበረ cancel በቀይ ብሎ ነው ያለው።
ገባኝ እንደዛ ከሆነ እንትን አድርግ እ፣ አ።
voucher ቁጥር ይሰጥሃል አይደለ
ቁጥር አዎ voucher ቁጥር ሰጥተዋል አይደለ voucher ስላደረግከው
voucher አላደረኩም እ።
voucher አላደረኩም እኮ withdraw ብቻ ነው ያደረኩት።
ገባኝ እኮ ግን withdraw ስታደርገው በ voucher ነው ያደረግከው እዚህ ላይ voucher ነው የሚለው አዎ ስለዚህ voucher history ላይ ገባና እሺ voucher ቁጥሩን ወስደህ እሺ መልሰህ deposit አድርገው እሺ voucher ላይ ገብታ
እሺ